ஒரு
hello ጤና ይስጥልን።
ጤና ይስጥልን።
እግዚአብሔር ይመስገን። እንደው እንግዲህ ላይ ነው የደወሉት። ምን ልታወሩ?
እ፣ እርዳታ ፈልገን ነበረ። አንድ ልጃችን የእንትን ኩላሊት ነቅሎ ተከላ ተብሎ ሚዲያ ላይ እንትን እንድንለው ፈልገን ነበር።
ያው እኛ አሁን እ፣ በጎ አድራጎት ምዝገባ አቁመናል። ከዚህ በፊት የተመዘገቡ ሰዎች ስላለን እነሱን ነው እየሰራ ነው ያለ ነው።
እኮ እስከዛ ወረፋ ማስያዝ አንችልም።
አዎ ምክንያቱም ብዙ ስለተመዘገበ አሁን መጀመሪያ እነዚህ ያሉትን ሰርተን እንጨርስና እንሰዋለን፣ እንመዘግባለን። ስለዚህ ምዝገባ ስንጀምር ፌስቡክ ላይ group ላይ እናሳውቃለን።
text ታደርጋላችሁ።
አዎ announce እናደርጋለን።
እሺ፣ እሺ።
እሺ